unayo halo halo ሰላም ጤና ይስጥልኝ ቤስት ቤት
አዎ የቤስት ቤት የተጫወትኩ ነው ብሩ ሌላ ቦታ ገባ ምን ሆነ እ ቤስት ቤት እሺ
የተጫወትኩ አምስት መቶ ሌላ ቦታ ገባ
ሌላ ቦታ ገባ ጆ አድርገው ነው ስድስት መቶ እ እ አምስት አምስት መቶ ብሩ የት እንደሚገባው ራሱ አጣን
እሺ ቤስት ቤት ቁጥርህን ንገረኝ
ዜሮ ዘ- ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት እ ዜሮ አምስት ዜሮ አምስት
ሰላሳ ሁለት አስራ አምስት ሰላሳ ሁለት አስራ አምስት አዎ እሺ አንዴ ጠብቅ
እሺ
ዘጠኝ ብሎ የሚጀምረው ነው ዜሮ ዘጠኝ ብሎ የሚጀምረው ነው አ- አዎ እ አዎ
አሁን ስንት ብር ነው ያለው
እ في حالي مساعد
ይለው ሰባ ብር ነው። እ፣ እ፣ አ- አንድ አምስት መቶ ነበር የመጀመሪያው የ- የ- አሁን ትላንት ስንት ማታ ቀረ?
ደግሞ አ- አምስት መቶ ሰባ ብር ነው አጠቃላይ እ፣
አይ አሁን account ላይ ስንት ብር ነው ያለው
አሁን አሁን ራሱ ጉጅ አሁን ምንም የለም ብሎ ነው hello ይለው እሺ check እያረኩልህ ነው
ያ hello አቤት
እ፣ እ፣ እ፣ እኛ አሁን የአምስት መቶ ብር የበ- የ- የ- ያገኘሁበቱ የት እንደገባ አው- አውርድለት ብሎ- አውርድለት ብሎ የት እንደ- የት እንደገባ እኔ ራሱ አጣው
እሺ አሁን ስንት ብር ነው ያለው
አ- አሁን ዜሮ ዜሮ ነው
ዜሮ ዘጠኝ አስራ አምስት ዜሮ አምስት ሰላሳ ሁለት አስራ አምስት ነው አለ አዎ
እዚህ ጋር game እየተጫወቱ የተጫወ- ትናንትና game እየተጫወተበት እንደነበር ነው የሚያሳይ
እንጂ
እ
እ፣ ትላንትና
አዎ
እ፣
JetX እየተጫወታችሁበት ነበር ተጫውታችሁበታል ተጫወታችሁ አዎ እ፣ እ፣ ተጫውቶ ነበር እኮ እኛ የበላበት ራሱ እ፣ ሌላ ሰው ሊላኩ ነበር ገባሽ። ስለዚህ ደግሞ አልገባም። እኔ ደግሞ ወጣ፣ ሌላ ሰው ደግሞ አልገባም ብሎ ነው።
እዚህ ጋራ እንደተጫወታችሁበት ነው የሚያሳየው
እ፣ እሺ ትንሽ ጋርገውና የት እንደገባ እንትኑ ቼክ ለማድረግ ፈልጎ ነበር። ፎጀር ምናምኑ ይውለ
አይ እዚህ ጋር ምንም እንትን የ- የወጣ ብር የለም
እሺ የተላከ የለም
የለም መች መሰለህ የተላከው እ፣ መስሎ ነው እኮ ሀያ እንጂ ሰባት ነው ሴፕቴምበር ሀያ ሰባት ነው ሰባት መቶ ብር ዊዝዶ የተደረገው ከዛ እሺ።
በኋላ ምንም ዊዝዶ የተደረገ ብር የለም ከዛ ከ- መቶ ደቂቆ ሪስማ ከቶ- ከሰባ በፊት ነው እኮ
ከስር ስንት ቀን ከሰባ በፊት ነበረ። ትላንት ማታ እኮ ትላንትና ወዲያ ትናንት ማታ የለም እሱ ባ- አሁን
አሁን ምንም የለም።
ምንም ዊዝዶ የተደረገ ገንዘብ የለም waxaad dhigtay ma jira baa lagu dhigtay